hello ስልቤት ቤት
የእንትንን ቁጥር ስጡኝ እባካችሁን የሳንቲም ፔ የሳንቲም ፔ እሺ ጠብቀኝ አንዴ
እባካችሁ እሺ ሻሎት እሺ ዜሮ ዘጠኝ ሰባ ዘጠኝ ሰባ አርባ ሰባት አርባ ሰባት አርባ ሰባት አርባ ሰባት አስራ ስድስት አስራ ስድስት ዘጠና ሶስት ስልሳም short code ኣቸው ነው አይ እሱም አይሰራም እሺ በዚህ የምደውላቸውና እምቢ ካለ ደውልልኝ ሌላ ስልክ እሰጥሃለሁ ወይም እኔ inform አደርግልሃለሁ እሺ